ሄሎ ሄሎ፣
አቤት አቤት።
ሰላም ጤና ይስጥልኝ። ሄሎ ይሰማኛል ይሰማኛል። ማን ልበል?
ሰማንያን ሰማንያ ስምንት ላይ ደውለውልን ነበር። አሁን Princeton Homes ነው የደወልኩለት።
እሺ ማለት ትክክለኛው አድራሻውን ስላላወቅኩ ነው። የምን አገልግሎት ነው የሚሰጡት?
ምን አሉኝ?
የምን አገልግሎት ነው የሚሰጡት?
Princeton Homes ነው የአክሲዮን ሽያጭ ወይም ደግሞ የቤት መረጃ ከፈለጉ ነው
አይደል? በመስጠት ነው እ እ በመስጠት ነው የደወልኩት።
እሺ እሺ